Teleper privacy ነው public ነው።
ጆርዶን
ሌላ ሄሎ፣ አቤት።
በቺፕ ሺፕ ሰው ኢንቫይት አርግቼ ብሩ አልደረሰኝ።
ታ- በፊት አስቡክ ነበር።
አይ አሳወኩም። ይሄ ቆይ እሺ፣ አንዴ
ሄሎ
ሄሎ፣ አቤት። ቆይ እሺ፣ አንዴ ይጠብቁኝ። ስልክ ቁጥሮትን ይሁን። እሺ፣
ዜሮ ዘጠኝ
እሺ፣
አርባ ሁለት እሺ፣ ስልሳ አንድ
እሺ።
ዜሮ አምስት አርባ ሶስት
ስሞት ማን ነው?
ቤቲ
ስም ማን ነው?
ቤቲ ቤቲ ቤቴ ላይ ቤተልሔም በሚል የምን አሸናፊ ነው የሆኑት?
የዛሬ ሶስት ሳምንት ምናምን ነበር የሁለት ሺህ invite አርግቼ አርባ ሰው በሀያ አራት ሰዓት ውስጥ አልደረሰኝም።
ሁለት ሺህ ብር አዎ እ፣ ግን ቺፕ wallet ላይ ነው ብሮት የሚቀመጠው። እሱን check አድርገዋል?
አዎ፣ che- ዜሮ ብር ነው ዜሮ ቺፕ ነው የሚለው እዛ wallet ኡ ላይ ጠብቃለሁ ጠብቃለሁ የሌሎች እየደረሳቸው ነው ለእኔ ግን አልደረሰኝም።
ለእርሶ አልገባሎትም።
አዎ፣ check ተደርጎ ነው የሚመለሰው። ይቅርታ። የት አካባቢ ነው እርሶ ያሉት?
እኛ